Hello
አቤት ሰላም ነው?
ጤና ይስጥልኝ።
እንዴት ነህ?
ሰላም።
አለን አለን። ደጀኔ ይባላል።
እሺ
እንትን ነበር በእናትህ እሺ በሀያ ዘጠኝ ስር ተብዬ እህ
እኔ ደግሞ ቤት ዶሮች ያስወጡልኝ ነበረ።
አዎ ከዛ አሁን እንትን ዝም አሉኝ ታውቃለህ።
ምን ቆየብህ ነው?
አ ቆየብኝ። በሀያ ዘጠኝ ነበር በል አርብ ዕለት እሺ።
የተባርኩት ማለት ነው።
እህ ለዛሬ ብሎኝ ነበር ዶክተሩ። ደግሞ ዛሬ ምንም የለም ሜሴጅም ደጀኔ ማን?
አልደረሰኝም። ደጀኔ የትም ጌታ። እኔ እኮ አወቅኩ ድምፅህን አንተን እንኳን ደጀኔ የትምጌታ።
አዎ እሺ አ፣ አስራ አንድ እንትኑን ልንገርህ አገኘው አግኝቼዋለሁ። እሺ አ፣ አይ ሪሰንት የአዳማ ነው ታውቃለህ። ቦታ ስለሆነ ይሄ አዳም ነው የምልህ አሁን
እንደ ካዘዝክ
እ ቆየ።
አዎ ቆይቻለሁ። የእኛ መሆን አንድ መስመርቸው እህ ቆይቻለሁ። ሀያ ቀን አሁን አስራ አምስት ቀን አልፈኝም። በሀያ ዘጠኝ ነበር arrange የተደረገልኝ። እኔ ደግሞ የዛ ዕለት ready አልነበርኩም።
እሺ እሺ እኔም ለሚመለከተው አካል አሳልፍልሃለሁ። አመሰግናለሁ።
ምንም የለም አይደል? አንተ ጋር አያሳይም።
አዎ check አረግልህና አሳውቅሃለሁኝ መልሼ እሺ አባ አመሰግናለሁ።